አሪፍ ነበር። ደውሎ ቀርቦት ነበር።
አዎ በእንትን በቴሌግራም በፊት ብር የላኩበትን ልከውልን ነበር አይደል?
አዎ። እና አሁን confirm ይላል ወደ እንትን confirm betting house የሚል message ገብቶልኛል።
betting site ኡ ምን እንደሆነ ለማወቅ ፈልገን ነበር ደንበኛችን።
እሺ ገብቼ ነበር ገብቼ ነበር ያወጣሁት። አሁን ሶስት ነው የምጠቀመው። አናዳ አለ፣ ዘመን አለ እና ሁሉ ስፖርት።
አራዳ፣ ዘመን፣ ሁሉ ስፖርት የትኛው ላይ ነው ይሄን ለማስገባት የሞከሩት?
አሁን አሁን እንኳን በዘመን የትኛው ነበር እንደሚ አሁን የአሁኑ በዘመን ነው?
በዘመን ነበር። አዎ በዘመንና በራዳ
እሺ፣ ከሱ ከነዚህ ውጪ የሚጠቀሙት የለም። ዘመን፣ አራዳ እና ሁሉ ስፖርት
ሁሉ ስፖርት።
አዎ ሁሉ ስፖርት መጀመሪያ እንደዚህ ቼክ ብር አድርገን ብር እየበላ ብር እየበላ ሲያስቸግረኝ የሁሉ ስፖርትን ትቼ አሁን እነዚህ ሁለቱን እየተጠቀምኩ ነበር። በእነዚህ በሁለቱም ይሆናል።
አሀ። እሺ፣ ደንበኛችን check አድርገን ሎት እናሳውቆታለን ቴሌግራም ላይ እሱን ለማጣራት።
okay እሺ እሺ እሺ፣ አመሰግናለሁ።